ሁሉ ስፖርት በኩል ነበር።
ስልኝ ሁሉ ስፖርት hello hello፣ አይሰማም?
ሁሉ ስፖርት ነው። ምን ልርዳዎት? ይሰማኛል።
እንዴት ነው deposit ማድረግ የምንችለው? deposit ማድረግ አማራጮቹ ጠፍተው
የቴሌብር አማ ቴሌብር አለ።
ቴሌብር ላይ አለ። ግን አሁን ይኸውልሽ፣ አዎ እንጠቀማለን። ግን ቴሌብር ላይ deposit ስንለው ኮዱን scan ምናምን አድርግ ምናምን የሚል ይወስዳል።
አዎ scan ኑ ከ scan ኑ አጠገብ እንዲህ scan ኑን ወደ login- ወደ ጎን ሲያደርጉ login የሚል አለ አይደለ?
login የሚል አለ። አዎ እሱንም ሞከር ነው።
አዎ እዛ ውስጥ ይገቡና ስልክ ቁጥሮን እ፣ አዎ፣ እና ሞክሬዋለሁ።
PIN ካስገቡ በኋላ ሞክሬዋለሁ፣ cancel እንደዛ።
አስሰጠሁት።
እሺ፣ እሺ፣ verification የምትል አለች። ከሷ ይልካል። አዎ፣ ስልክ ቁጥር ካስገቡበት ጎን get code የምትል አለች አይደል?
አዎ፣ እሱን ይንኩና verification code ይልክሎታል።
አዎ።
እሱ verification code እዛ ላይ verification code ኡ ላይ ካስገቡ በኋላ ድጋሚ PIN አስገባ የሚል page ይመጣሎታል።
አዎ፣ እዛ ላይ page ከዛ ያስገባል።
እሱን PIN አስገብተው deposit ያደርጉት። ከዛ ያደርግሎታል።
ከዛ እሱ አሁን እኮ የምልሽ እሱንም step ሁሉንም አልፌ እ፣ ቴሌብሩ ላይም ገንዘብ አለው። ግን ምንድን ነው የሚለው ይቅርታ ይሄንን ማድረግ አይችሉም ይላል ቴሌብር ማለት ነው።
እንትን ነው ይመልሳል።
እንዴ በ- በቨርች በነው በሳፋሪ ሲም ካርድ ነው የሚጠቀሙት አ- አይደለም በቴሌ በራሱ በቴሌ ዲፖዚት የማደርግበትም እ፣ እ፣ ሁሉ የከፈትኩበትም ቁጥሮች አንድ አይነት ናቸው።
እሺ የዋይፋይ ሲም- የሳፋሪ አይደለም ሲም በሞባይል ካርድ ዳታ በራሱ በራሱ በቴሌው ዳታ ቴሌብር በከፈትኩበት ዳታ ከቴሌ ስለዚህ የተላከልኝ ይሄን ሜሴጅ ነው ማድረግ መሰለሽ የሚለው ልንገርሽ። ይቅርታ የቴሌብር account ቁጥሩ ይህን አገልግሎት አይሰጥም ይላል። በሌላም ሰው ሞከር ነው እንደዛ ነው የሚለው ይነ- አይችልም። የቴሌብር account ቁጥሩ ይህን አገልግሎት መስጠት አይችልም ይላል።
screenshot አድርገው ይል- ይልኩልኛል ቴሌግራም ላይ ከነ ስልክ ቁጥሩ
እሺ።
ቴሌግራም account ሆነ ያውቁታል።
አዎ፣ አለ አውቀዋለሁ።
እሺ እሺ እዛ ላይ ላኩልኝ።